ጤናስጥልኝ ቃል ኪዳን ነኝ ከሚስትሬት ምንደርዛው መብረስልና ትናንት ማታ አምስት መቶ ብር ዲፖዚት አድርጌ ነበረ።
እሺ እስካሁን አልገባም።
እሺ ዲፖዚት ሜሴጁን ቴሌግራም ላይ ልኩልናል።
አይ አይ ገና አላክም። ግን አሁን ሊ- ሊንገር ቁጥሩ ከየት ነው ያደረጉት?
እም፣ ከየት ነው ዲፖዚት ያደረጉት?
ከቻባ
ቻፓ በምን ሲቢ ነው ቴሌብር ነው በአዋሽ
እኮ አዋሽ የላከሉት message አለ አይደል?
አዎ ገባ። አዎ እኮ እሱ ተቆረጠ።
message ነው የሚልኩልን ቴሌግራም ላይ እሺ እሺ እሺ እና አዋሽ የሚጠቀሙበትን ስልክ ቁጥር እና ቤስት ቤት የሚጠቀሙበትን ስልክ ቁጥር እሺ እሺ አይ እሺ ላኩልን። እሺ መልካም ቀን።